લીધા
એટલે કે છાનોલી કાસે બોલો હા
હેસામાં બેન છે એક્ઝામ માં રાવમાં છાનોલી કાસે બોલો હા
እሺ ካሪፍ የምልሎት ካሪፍ ፔ ነው የምደውልሎት እኔ ይባላለሁ እ
እ ምናልባት ከፖስት ማሽኑ ጋር ተያይዞ አይሰማም ደንበኛችን ይሰማል ይሰማል። ምንም ችግር የለም እማዬ፣ እየተጠቀመው
እየጠቀምኩት ነው አዎ እየተጠቀምነው ነው። ምንም ሌላው ችግር የለም።
ደንበኛችን አይሰማም
ምን ችግር የለም እማዬ።
ምናልባት ያጋጠመው ችግር ካለ
እሺ እንዳለን ቀጣይ ሻቅም በዛ አምስት ላይ ደውለው ማሳወቅ ይቻላል እሺ እናመሰግናለን